ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳው?
እግዚአብሔር ይስጥልን። አሁን እያወራሁ ድንገት ባላንስ አቋራጭ ነው እና እሺ
ስልክ መልሽ ልት ስልኩ ምን ሆኖብህ ነው?
ውዝድሮ ብሎኝ ፍል ብሎኝ ከመሸ ወደ ሰዓት ውዝድሮ አድርጌ ነበር።
መቼ ነበር ያረካው?
ማታ ሰባት ሰዓት ሶስት መቶ ብር።
እሺ የቤት ቁጥር ንገረኝ። ዜሮ ዘጠኝ አስራ ሁለት አስራ አምስት አስራ ሁለት አስራ አምስት ሀያ ሶስት አስራ አምስት እሺ ሶስት መቶ ብር ነው በሳንቲም ፒ ነው አይደለ? withdraw አርጋ ይገባላል። እሺ process ላይ ነው ያለው። ትንሽ transaction በዝቶባቸው ነው። ይገባላል። ትንሽ የተ check አድርገው
ሰዓት ጠብቀው እ ማለት ይኸውልህ ከእኛ አይደለም ችግር already ከቤት ቤት ብሩ ወጥቷል። እነሱ ጋር ነው ያለው። እነሱ ትንሽ system ኣቸው fail አድርገው manually ነው ለሁሉም customer እያስገቡ ያሉት። ለዛ ነው በጣም ብዙ ሰው ስለሆነ ብቻ ነው። ትንሽ ታገሷቸው። ይገባል። እሺ ስለ ደወልክ እናመሰግናለን። መልካም ምሽት።
ለሁለቱም